Hello ሰላም ጤና ይስጥልኝ። ተሾመ ባህሩ ተሾመ ባህሩ ነህ? Hello አይሰማም። እ ተሾመ ባህሩ ነህ? ተሾመ ባህሩ ከዊፕላስ ሶሉሽን ድርጅት ነው የምደውለው። ዊፕላስ ሶሉሽን ዊፕላስ ሶሉሽን ድርጅት ነው የምደውለው። ዊፕላስ ሶሉሽን hello አይሰማም። እ እሺ አሁንስ ይሰማል?
ይሰማኛል። ማን ልበል?
እ ከዊፕላስ ሶሉሽን ድርጅት ነው የምደውለው። ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው። እ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። ድርጅታችን ከእያንዳንዱ trip ላይ አስር percent የምንቆርጥ ሲሆን ስልክ ግን ይቆራረጣል።
Okay ወይ መልሼ ልደውልልህ?
መልሰህ ደውልልኝ።
እሺ እሺ